ሄሎ ሄሎ ጤና ይስጥልን Best Bet።
ጤና ይስጥልኝ። አሁን አዋርቻቸው ነበረ ምን ሆነ አላወቅኩም።
እሺ አንዲት ዊዝድ አድርጌ እንትን እንትን ላይ ላክልኝ ብሎኝ ነበረ
ምን ላይ ቴሌግራም ላይ
እሺ አንዴ ጠብቀኝ። ልካህልና አዎ፣ አሁን ልክ ያለው ማለት ልክ ያለ ትናንትና ልክ ያለው ያላዩ መስሎኝ ነው።
ስምህ ማን ነው? ቴሌግራም ላይ ጆን
አሁን ነው text ያደረክ?
አይደለም ትናንትና ነው ያልኩት። በዜሮ ሶስቱ ማለት ነው አራት ሰባት ስምንት አዎ።
ሰባት ሰባት አዎ፣
ጆን ነው ያልከኝ?
ጆን
እሺ
ጆን አብይ በል እ እሺ እሺ check እናደርገዋለን።
እሺ